ጤና ይስጥልኝ ቤስት ረዴት ነኝ የምንረዳው
እሺ እስኪ የሆነ እስኪ ሳልቅልህ ብሎ ሄድኝ እሺ ጋሸር ቆዳ ንቀን
አስራ ሁለት ሰላሳ ሶስት አስራ ሁለት ሰላሳ ሶስት
ሰላሳ ሰላሳ
ሀምሳ ሶስት አርባ ሶስት ሀምሳ ሶስት ሀምሳ አምሳ ሶስት እሺ ለቋል እሱ ሁለት ጨዋታ ነው አይደል ያለቀው ለቋል
ወይ ሁለት ጨዋታ ነው ያለቀው ለቋል አሁን
win አድርጓል አዎ
win አድርጓል ትኬቱ አዎ አዎ
እሺ እኔና ሁለት አመሰግናለሁ ሁለቱ ጨዋታዎች አልፈዋል ሌላው ገና ያላለቀ ጨዋታ አለው
ያላለቃለው ያላለቀ አለው አዎ
okay ስለዚህ win አላረግም ትኬቱ አላረገም ሁለት ሁለት ጨዋታዎች ናቸው ያለቁት ሁለቱ አልፈዋል ሌላውን ጠብቅ
እሺ እኔና ግን እኮ ዘጠኝ ሰዓት ነው እንዴት አላለቀም ብዬ ነው okay አረ sorry sorry ይቅርታ ነኝ ሰዓት ነው የጀመረው ጨዋታው ይቅርታ ይቅርታ ይቅርታ አረ ይቅርታ እሺ ልንገርሽ እላለሁ እሺ እሺ ንገረኝ
አስራ ሁለት አስራ ሁለት ሰላሳ ሶስት ሰላሳ ሶስት
ሰላሳ አንድ ሰላሳ ዘጠኝ ሰላሳ እ ይሄኛው ሶስት ጨዋታ ወድቋል loss ወድቋል አዎ
እሺ እኔና እሺ